Hello ጤና ይስጥልን ቤተሰቤት አብሮ ይስጥልን withdraw ብዬ ነበር አልገባልኝም።
በዚህ ቁጥር ነው እም
እሺ እ መቼ ነው አባ
ትላንት
ስንት ብር ነው
ሀያ ሀያ ሶስት ጊዜ ይመስለኛል። confirm እያረከው ነው። Hello
አዎ እያደረኩት ነው አባ አንዴ ጠብቀኝ እሺ እኮ ልዝጋዋ ስልኩን እየገባልኝ ስለሆነ በቃ ችግር የለውም ሶስቱንም አድርጌልሃለሁ ገብቶልሃል እሺ check አድርግ